ለማሪ ባባ ተወደርሽም
እግዚአብሔር ይመስገን። ደህና አንድ ስሙ።
ኮሮላ ደህና ኮሮላ post አድርጋችሁ ነበር ትናንት።
እሺ
እ ስንት ነው ዋጋው?
ቁጥር ልስጠው ይህ ዜሮ ተመረጠ።
ዘጠኝ ቁጥር ልስጠውትና እዛ ላይ ደውለው ይጠይቁ ዜሮ ዘጠኝ
ዜሮ ዘጠኝ hello ዜሮ ዘጠኝ አስራ አንድ
እሺ
ሀያ ስድስት ዜሮ ዘጠኝ ዘጠና
ዜሮ ዘጠኝ ዘጠና አ
እሺ እሺ